ሳይለንት አረገቻት ማለት
ሄሎ ሄሎ፣ ሰላም ጤና ይስጥልን።
ሄሎ ሀድራ ከችፕችፕ ነበር የምንደውለው።
እ ከችፕችፕ ነበር የምንደውለው።
ምን ነበር?
ነጭ ሽንኩርት አዘውን ነበረ ሰፈር ላይ አይደለ?
አዎ አዞ ነበር።
okay፣ ይቅርታ ግን ስልክ እያነሳልን አይደለም። መጥተው ነበረ driver ኦች ሊያስረክቡ።
እ- የት አሁን ልጁ በጣም ሩቅ ቦታ ነው ያለ፣ ስልክ ማያነሳበት ቦታ ነው ያለው።
ወደ እንትን ነው ወደ ሀ እንትን ይሄ ነ- ምንድን ነው የሚሉት መጋረጃ የሚሸጥበት okay፣ በቃ መላሽ ይሆንና በሌላ ቀን ሲመቸው ይላክለታል።
አይ አይ አትመልሱት፣ መል አምጡልና።
ማን ነው የሚረከበው? እኮ የሚረከብ ሰው እኮ ነው።
የት ጋ ነው? የት ጋ ነው?
የሞላችሁት location የት ነው? እናንተ ያላችሁት የት ነው?
የት የምን እናንተ ያላችሁት የት ነው?
እኛ አሚት እዚህ እ፣ የእንትን እ፣ ስ- ሰባ አምስት ካሬ ሜትር እ፣ ቦታ ነው። ሰባ አምስት ካሬ ያሉበት ቤት እ- እኮ ቦታው የት ነው? ስሙ ማን ይባላል? ስሙ ማን ይባላል?
ልጁ ከእንትን ካሚል ኖ እንትን ሰላ- ያልኩት ሰላ- ስሙ ሰላ- ማን ነው? የሰፈሩ ስም ማን ነው?
ውይ ሰ- ሰፈሩ ብ- ከጊዮርጊስ ወረድ ብሎ እኮ ነው ይሄ እንትን ይሄ ማን ነው እ፣ የሚባል እ፣
okay የ driver ምን የእርሶ ሰፈር ይሄ እንትን ብርሃኑ መውረጃ የር- የእርሶን ቁጥር ልስጠውና ለ driver ኣችን ይደውልሎት ለእርሶ።
እኔ እሺ አንዴ እ፣ እሺ የም- የሚወጣ ሰው ሰጠዋለሁ። እኔ ታማሚ ነኝ።
ኦኬ የሚወጣ ሰው ካለ እሺ ሲደውልሎት ይውሉ።
አለ ሰው አለ።
ይደውላሉ። እሺ ድራይቨሮች በዚህ ቁጥር
እሺ አሙ እ፣ መልካም እሱ ቀን። እሺ፣ ይዞ ከሱ
መልካም የት ቀን እንዳለ ይነግራታል። በቃ እንዳለች ይሆንልዎት። ይደውልሎታል። እሺ እሺ እናቴ